እባላለሁ።
hello አቤት እንዴት ነሽ?
እግዚአብሔር ይመስገን።
ምንድን ነው እንደዚህ አይነት ቁጣ?
ቆሎ እየበላሁ ነው። ቆሎዬን ማን ነው ሊወስድብኝ ብዬ ኧረ በስመ አብ ያስፈራራል ድምፅሽ።
አይደለ አ እም ቆሎዬን ልትወስዱብኝ ነው ለዛ ነው እሺ በቢሮ መደወል አልችልም?
እ
በቢሮ መደወል አልችልም? ሁሌ በስልኬ ብቻ ነው?
አይ ይቻላል። እኔ እኮ ስላላወቅኩት ነው የቢሮውን አሁን ይዤዋለሁ።
እስካሁን አላወቅሽም?
አዎ ተቀይሯል ለካ የቢሮአችሁ።
እም እሺ አሁን license እያልሽ ስታደርቂኝ ነበር አይደለ? ሁለት ልጭንልሽ ነው ይለፍ ይለፍልሽ።
ሁለት እም ኧረ ተው ግን ተው።
ምነው?
ሁለትማ በቂ አይደለም።
ኧረ
እውነት
ኧረ በጣም ስንት ነው ያላችሁ?
አሀ ሶስት ነው እኮ ያለው።
በቃ አምስት ይበቃችኋል።
ኧረ አልጠናሁም።
የምሬን ነው። አሁን አዲሱን ኮምፒውተር ready አድርጊና ንገሪኝ።
ready አድርጊና AnyDesk እ AnyDesk ኩማ አይሰራም። ቆይ እዛው TeamViewer አውርደን ትነግሪኛለሽ። ኮምፒውተሩ ጋር ሆነሽ በስልክ እያወራን እንትን ትያለሽ።
እሺ ያው እንትን ነው እኮ on ነው እኮ።
connection አለው?
አዎ አሁን ይሆናል እንዴ?
yes
እንዴ ከሆነማ ንገሪኝ። እኔ በእንትን ግቢ
እሺ ግን license አትጾሚም በእናትህ እንዴ አንቺ?
እም?
አትጾሚም ወይ? ምሳ የወጣሽ መስሎኝ ነው።
አይ መጾሙን እንኳን እኔ እንጃ እ
ጾሙ እንኳን ገና ነኝ።
ነው እንዴ?
አዎ
እሺ አንተ እንትኑ የጾም- ጋር ግቢና እሺ የቱ ጋር ልግባ? እሺ Chrome ላይ Chrome ላይ ልግባ?
እ
እሺ
ዳውንሎድ
ዳውንሎድ ምን ማለት አይደለም አይደለም TeamViewer download TeamViewer viewer?
እ download ን click ወይም ቴሌግራም አለሽ አይደል?
ቴሌግራም አለኝ። yes ጽፌ ነበር አላየሁም። እያንዳንዱን ብጽፍልሽ ይሻላል።
TeamViewer ነው አይደለ?
አዎ team space የለም team viewer አንድ ላይ ነው።
ቲም ዳውንሎድ ቪወር ስትይ ከዛ space አድርገሽ download
TeamViewer download free ነው ወይስ download?
ዝም ብለሽ ዝም ብለሽ download እሺ
click ስታረጊው
latest version መጣ።
አዎ እሱን click አድርጊ።
እሺ
latest version ሲ- click ስታረጊ የ Window እና Apple ላድርገው?
እ?
all cookies all cookies accept ላድርገው?
አዎ አዎ እሺ ከዛ Window ከዛ?
ምልክት አለ።
አዎ
ሁለተኛው ወደታች ወርደሽ ምን ይላል? TeamViewer full client ምትላለ 64 ቢት viewer አዎ አዎ ስልሳ አራት 64 bit ላይ ምን የሚለውን ነው?
TeamViewer full client የሚለው quick ብለውን የመጀመሪያውን አድርጊ እስኪ።
TeamViewer quick support አዎ 64 bit ኡን download በይ።
እሺ
ስትጨርስ desktop ላይ ኮፒ አድርገሽ download ጀመረ።
ጨረሰ።
አዎ ግቢና download ላይ ገብተሽ ወደ desktop አምጪ ኮፒ ብለሽ ኮፒ ብዬ ማለት ነው።
እ
እሺ desktop ላይ እንትን በይውና
እሺ አ፣ paste በይውና
እዚሁ change አድርጌው ይለኛል። ስለዚህ yes ልበለው
install ይጠይቅሻል።
ዩኤን ዝም ብለሽ አዎ ነገር እኮ installation እየጠ- እየጠየቀኝ ነው።
ኧረ እባክሽ አዎ do you want to allow this uh, app to make changes to your device እያለኝ ነው።
እንደሱ ካለማ እም፣ እንትን ይጠይቅሻል።
ምን restart ይጠይቅሻል። restart ከሆነ ደግሞ እም፣
ምንድን ነው ይሄ admin ይጠይቅሻል። እሺ ባይ በቃ አድሚን እምቢ ካለ ያኛውን እናወርዳለን። እሺ
admin ይጠይቃል። ቆይ እሺ ቶ በይ ዝም ብለሽ ዳውንሎድ መጀመሪያ በይው- በይውና ከቆመ ቆይ በኋላ ዳውንሎድ ካስቆመ download ውስጥ ልግባ፣ ችግር የለውም። ዳውንሎድ ውስጥ እሺ ለምን አልገባ?
እ አ አይሻልም?
አ፣ ከዛ copy paste አይደል?
desktop ላይ አምጫት።
አዎ እኮ ላምጣት paste። ያው paste አድርጊያታለሁ TeamViewer።
ክፈቻት።
ከዛ click አረጋታለሁ።
እህ
ከዛ ያው ተመሳሳይ ነው ግን yes ልለው ነው በይ እሺ።
ራሱ ነው።
ከዛ እንትን ንገሪኝ ምን welcome መጣ?
to TeamViewer accept ምናምን ምናምን ፖሊሲ ይላል። ቀጥል አይደል?
አዎ
እሺ በቃ ምንድን መጣ መሰለህ receive support ምናምን በቃ እንትን የሚል ስጥልኝ your ID እና password የሚል መጣል your ID ብሎ አዎ።
የሆነ ቁጥር your ID የሚለውን ንገሪኝ
እ ስድስት አስራ አምስት ስድስት አስራ አምስት አምስት ሀምሳ ሰባት አምስት ሀምሳ ሰባት ሶስት ሀምሳ ዘጠኝ ሶስት ሀምሳ ዘጠኝ ከታች ደግሞ password የሚል አለ አይደል?
አለ።
password ምትላትን እንድትነግሪኝ
እሺ ጠይቅ password እሺ ንገሪኝ እ ንገሪኝ አሁን ጂ ሴት እ?
ስሞል ጂ ሴት እ ሴት ከዛ አምስት ቁጥር አዎ E T ማለት ነው አዎ ከዛ አምስት አምስት ቁጥር ከዛ ዜድ ኤም አይ ዜድ ኤም አይ አዎ በቃ በቃ ስንት ጻፍ set ብቻ ነው የጻፍከው ከፊት አ G አለች capital small G አለች እንደገና ንገሪኝ
እሺ ስሞል ጂ እህ ሴት
ኤስ ኢ ቲ አዎ ከዛ አምስት ቁጥር እ
ዜድ እ ኤም አይ
ኤም አይ አዎ
በቃ አሁን ገብቻለሁ yes you are
በቃ እሺ።
ልንጭ ነው
ልንጭ ነው ነው አዎ
እሺ
ይችንን አዲስ ሌላ ቀ- ቀጣዩ ላይም ዳውንሎድ አድርጊ እስከዛ
ቀጣዩ ላይ ሁለተኛው።
እዛ ጋር እዛ ጋር እሄዳለሁ ነዋሪዎች ጋር ነው ልንጭ አይ በቃ አትይዥ እንደዛ ከሆነ ነዋሪዎች ጋር ነው አዝ- እናንተ አራት ብታደርጉልኝ አሪፍ ነበር ኧረ ኧረ አንቺ ልጅ አበዛሽው ማርያም አንዳንዴ ልጅ የተጫነላቸው አሉ እ? እ?
አንዳንዴ የተጫነላቸው አሉ
አንዳንድ ብቻ አሀ።
እሺ በቃ ከጀመርክ እንግዲህ ምን ይደረጋል
እ? ምኑ እ? ኧረ ማን ማን ነካት? እ? ወይ ቆይ እኔ ግብቼ ነው በኋላ ልንገርሽ
እኔን ነው አይ ብትገቢ ይሻላል
እ?
አይ ቆይ
እሺ
ኧረ ሌላ ወሬ የለህም እንዴ እስከዛ?
ምን ላውራ?
እኔ እንጃ።
ላድርቅሽ?
አይሻልም?
መድረቅ ትወዳለህ?
እ ትንሽ ትንሽ አይደለ? እረፍት ግን እንዴት ነበር?
እረፍት መቼ አረፍኩት ብለሽ ነው?
ትገባለህ ዝም ብለህ አይደል?
አዎ
አዎ፣ ዛሬስ አላየኸኝም እንዴ?
አሁን አክቲቬት ሆኗል።
አክቲቬት ሆኗል። አሁን።
እ ቆይ ገና ነው እንትን እወስዳለሁ፣ backup እወስዳለሁ።
እኔ የምልህ እ backup አይቀመጥም እንዴ እንትን ላይ?
ኧረ ቆይ ላስቀምጥ እኮ ነው።
አዎ አዎ፣ ቀርልኝ ግን key ግን አይደለም key አይሰጥም፣ እንትኑ ብቻ ተበትኖ እንትን ስለጠፋን በፊት አስቀምጠን አስቀምጠን እ ባካፕ
ስለዚህ ምንድን ነው backup?
እ ምን ይመስላል? እ መጀመሪያ ሂደን
ኮማንድ
አይፒ ኮንፊግ ኦል እችን እንፈልጋታለን። ምን አለች መሰለሽ?
እ ፊዚካል አድሬስ ፊዚካል አድሬስ ኦኬ። ስለዚህ ኮፒ ያረካል።
ልበላትና አዎ። ሌላ ደግሞ ኦ እንትን አልቀየርኩም ለካ ምን አልቀየርክ?
ቲኒም
ቀይራ የቱ ጋ ነው?
መጀመሪያ ነው እንደውም መቀየር የነበረብኝ።
አክቲቬት ፊዚ- ነበረ?
አዎ።
እሺ ፕሮፐርቲስ እም፣ ሪኔም ቲኒም
ግን ሪኔም ምንድነው አድርገውታል።
የሚለው? ክላይንት አራዳ ዋን ወረዳ ነው እንዴ?
ክልንት- ክሊያንት ዋን ይላል ኧረ ክላይንት ዋን አይደለም፣ እዚህ በእኛ በያዝ ነው ሊያዙ እኮ ያዘዋ በቃ አዎ።
እንትን አድርገውና ስድስት client four ነው።
እሺ client four አድርገው እሺ ቆይ ላምጣው።
አምጣዋ የት አለ እስካሁን አልመጣም ከምንድን ነው ግን የምታመጣው ወይኔ እንትን እ፣ አለበት ያው እሺ አ- እነሱ ናቸው client ምናምን ብለው የሰጡትና ለዛ ነው okay እሺ client restart later
later እሺ
ከዛ ያለው device name ኡ ሁለት ነው ይለናል
በኋላ ይሄኛውን ይይዛል። restart ስላላደረግ ነው ነው እሺ እሺ ይሄን ይይዛል።
እዛ እየሰራህ ነበረ
እዚህ ጋር ነኝ አይደል?
አ paste ምናምን እየረክ ነበር ብዬ ነው እሺ ይሄኛው minimizing ነው። ከዛ ከ AnyDesk ግን TeamViewer ይሻላል መሰለኝ ኧረ AnyDesk ይሻላል እንዴ የምር እውነት እንዴት
ኧረ ይሄ እኮ ተማ የምር
ይሄ ከባድ ነው እንዲህ ኮትታም ከሆነ ከባድ ነው ኧረ በጣም ሌላ ምን የቀረኝ መሰለሽ? እንትንችን ጀነሬት አደርጋለሁ አንድ ልጨርስ ነው ትንሽ ነው የቀረች።
በቃ አይ አሪፍ ነው እና አሁን እንትን እንትን ሰኪበት ታገኛላችሁ እንትን ሰኪበት አሻራ ምንድነው? አዎ ባለ አራት አሻራ ፓድ አ
እሺ
ከዛ እችን ደግሞ ፈልጋታለሁ። እችን serial number የትኛዋን የእንትኗን
የ serial የኮምፒውተሩን number አዎ እም ውሰደው ችግር የለውም እሱን ግን እንደዚህ copy copy አድርገህ ምን እንደምታደርግ ለማየት እየወሰንኩ ነው።
ለምን በቃ ይሄን ሀሳብ ላይ backup ነኝ።
መያዝ ነው። ሌላ ምንም አልኩልህ።
ከልብህ ነው። ተክቻለሁ እንግዲህ ባለ አራቱን አይደለም አዎ፣ መጥቼ ደግሞ አንድ ሁለት ወስዳለሁ።
የላችሁም በቁጥሩ ልክ አይደለም ያለው።
ስንት መሰለህ? አራት ነው። አምስት license አለ። አንድ ጨምራለሁ። አንድ ሁለት ነው። ልክ አይደል? እንደዛ አይደል? ባለ አምስት አዎ።
አይደል መሆን ያለበት? አዎ፣ አንድ ጨምራለሁ። በቃ አረግን ከዛ ችኛዋ ደግሞ ትቀርኛለች።
license ኡ አሳው
አይ license ሳይሆን
license ማለት አይደል?
key ው አትስጡ ተብሏል። ምን ይሰራላችኋል? ሲጠፋ እንትን ከምንል
እ ያው እናንተ ጫኑ ማለታቸው አይቀር መች ይቀርልናል። ወይ ለእኛ ስጡን በ flash flash flash ላይ እ ይሻላል እንዴ?
ምን አይ ያው ይሻላል ሳይሆን የሚሆን ከሆነ ነው። okay
በቃ
እሺ። ሌላስ በቃ አዎ። ቆይ ወደ እኔ ደግሞ ልወሰዳ። ይሄን አሁን ከዚህ ብቻ መቼ ቢያደርጉት እኔ ጋር ብቻ እስከዛ እንትን check አድርጊልኝ።
ምን check ላድርግልህ?
ምን አለ መሰለሽ እንትኗን ክፈቻት። ቨርሰስ
በርሲስ አለች desktop ላይ አዎ፣ desktop ላይ desktop ላይ አለ። minimize ላድርጋ።
ክፈቻት። አዎ ይኸው ልከፍት ነው። ትንሽ ጠብቃት።
እንትን አለሽ ምን account አለሽ login ማድረጊያ
የኔ test የራሴ።
የምናደርገው አዎ።
የራሴ አለኝ እሺ login ሞክሪ።
የራሴ አለኝ።
የኔ ግን በዚህ ደረጃ አላዛግም። ቀጥታ ነው የገባው።
ኦ
አይ ኢሜል አስገብቼልህ active ሰሚንግ
ኦ
password ረሳሽ?
ያው ብዙ ጊዜ አንገባማ።
ያው check ልናደርገው ነው። license ኡ activate ብሏል፣ ግን check ማድረግ ስላለብን አ እስቲ ባንተ ግባ። ያንተ የለ የለኝም። አይገርም።
እ ቆይ እስቲ እሺ። ምንድን ነው? ኦ caps lock ኡ ካብርቼ ትላለህ ነው ለካ አይታየኝም። እኔ keyboard ይታየኛል እንዴ?
አውቄ እኮ ነው። እሺ የኛውም አይደለም። አይ እንግዲህ እ፣ በቃ በኋላ ቸክ እናደርገው። እስከዚያኛው እንጫን ያኛውን እንጫን አይሻልም? ሌላ ሰው ኬዟን ምናምን የሚወጡ እንደዛ ይሻላል መሰለኝ። እኛ ታውቀዋለህ ስራው እም፣ ግን በዓመት እንትን አንዴ ላድርግ።
ነው። እም፣ አንዴ ጠብቂ ልውሰድ። እዚህ እንትን ላይ ጻፍኳቸውን ውሰዳ።
ልውሰድ።
ከዛ እኔ እንትን ላድርግ፣ ያኛውን ልክፈት።
ያ- ያኛውን አዎ፣ ያኛውን ልክፈት።
አዎ።
እሺ።
እንትናቸው አያቅጣችሁም ብዬ ነው። እዚህ ምን web በዚህ መስራት ትችላላችሁ።
እየሰራን ነው እኮ እኛ web ሲጀመር በ- በዚህ ማለት ነው።
በሱ አዎ፣ ምንም ችግር የለበትም በቃ web ኡ።
ስለዚህ ያው ችግር አይኖርባቸው።
አዎ፣ ችግር የለበትም ዌቡ። ምንም የሚያስጨንቅ ነገር የለውም። አዎ፣ ለዛ ነው። አንደኛውን ደግሞ ልክፈትልህና ዌቡን እኮ እኛ እየሰራንበት ነው።
አይ
ከፋፈትንና የዚህ ኔትወርክ ምን ሆነ ደግሞ ጋ ኔትወርክ ነበር። አህ፣ አህ፣ አሁን ይመጣል። Thank you። እዚህ ጋርም በ Chrome ላድርገው አይደል?
አዎ ልክ እንደ ቅድሙ ያልኳትን download ዘጋት።
እሺ። TeamViewer ጨዋታ ምናምን እያለኝ ነው።
ምን አለ
ይህም- አይ። download I'm not robot ብዬ ልገባ ነው። ሮቦት- ሮቦት ነሽ አይደለሽም እያለኝ ነው።
እሱ ጥያቄ ግን በጣም የሚገርም ነው።
ሮቦት ነሽ ወይስ አይደለሽም እያለኝ ነው። አይደለሁም እያልኩ ነው።
ኧረ ነሽ እኮ I'm not ነሽ።
ነኝ እንዴ? ከባድ ነው ይሄ ይሄ ይከብዳል። ሮቦት ከሆንኩ ከባድ ነው።
ግን አሪፍ እኮ ነው።
አ ከዛ latest version
latest version
ያውቃለሁ እኮ አንተ እኮ ስለምትላል accept all cookies ከዛ ወደ ታች እንወርዳለን። Quick Support download እያደረግን ነው።
ለዛ እኮ ነው መጀመሪያ የጀመርኩት ከእናንተ ወረዳ የጀመርኩት።
አይደለም ይሄ እና- ይሄ እውቀቴ ገብቶ ነው ትላለህ።
ወድ ቀላል
ወይኔ ጉዴ።
አይ የምሬን ነው። ቅድም ወረዳ አራት ያንቺ ጀለስ አለ እሺ
ጀለስሽ ነው ለነገሩ።
ደለሴ ነው ሊሆን ይችላል።
ከዛ እንግዲህ ይህን download ማድረግ አቅቶት በዛው ቀረ።
ኧረ እባክህ ማርያም።
እሺ ያ ግን በእርግጥ ሳያውቀው ያስቸግራል። ቆይ እስኪ አዎ ሳ- እነሱ ጋር ጫጫታ ነው። በእናት በጣም ነው የሚያስጠላው። ብታይ ያዝ ጨረስክ ያኛው ምንድን- ምንድን እንዴ ID ነው ትንሽ ይቀረኛል።
እንደ ወረዳ አራቱ ጓደኛዬ ቻው ብዬ ካልሄድ ነው
ሰው አላለኝም። ቆይ ቆይ ጭራሽ ምናምን እያለ አዎ፣ አ ከዛ እነሱ ጋር በነገራችን ላይ በጣም ብዙ ሰው ነው። በጣም በጣም ነው የሚያስጠላው። እንትኑ vibe ኡ ቁጭ ብለህ ያንን ለመስራት በቃ ሰርተሻል ሌላ እንዴ?
ነገር። አረ የሆነ ጊዜ ላይ ለ support ሂጄ
ስለዚህ በቃ ያኛውን ላቋርጠው ነው።
ለምን
አ፣ አዲስ ያደርግልኛል ይሄንን ሁለቱን እስኪ ንገረኝ እሺ።
እሺ ስድስት አስራ ሰባት ስድስት አስራ ሰባት ስድስት ሰላሳ ስድስት ስድስት ሰላሳ ስድስት አምስት ሰላሳ
አምስት ሰላሳ አዎ
ንገረኝ password።
እሺ small ነው ሁሉም እሺ እሺ ኤ አር እህ ኤ እህ F እህ ሰላሳ ሰባት እህ H V
እህ
ሰላሳ ሰባት H H V H V አ
አ፣ መጥቶልኛል።
Okay thank you እም፣
እሺ አሁንም የተለመደው መጀመሪያ device name ልቀይር።
እሺ መጀመሪያ ቅድም እንደረሳው This PC ላይ እሺ እም፣
client free ነው ያደረጉት admin password አለው እንደ ደግሞ continue interview ምንድን ነው የሚለኝ ይሄ?
admin password ይላል። ምንድን ነው? ቆይ እስኪ መልሼ ልደውልልህ። ጥለኝ ቆይ።
እሺ እሺ እሺ